ስዕል 33 ኢየሱስ አንድ ወጣት ከቤቱ ኮብልሎ እንደሄደና ብዙ አጸያፊ ነገሮች እንዳደረገ ተናግሯል። ይህ ወጣት ዝሙት ሰርቷል። አባቱ የሰጠውን ገንዘብ ሁሉ አባክኗል። እንዲሁም እጅግ ብዙ ኃጢአት ሰርቷል። ገንዘቡ ካለቀ በኋላ ብርቱ ረሃብ ስለመጣ እጅግ ድሃና ረሃብተኛ ሆኗል። በኃጢአቱም ተጸጽቶ ወደ አባቱ በመመለስ ይቅርታ ጠይቋል። አባቱም ይህንን ወጣት ያፈቅረው ስለነበር ይቅርታ አድርጎለት ተቀብሎታል። ይህ ታሪክ ኃጢአት ስንሰራ ከልባችን ተጸጽተን በመናዘዝ ከኃጢአታችን መመለስ እንደሚገባን ይነግረናል። እግዚአብሔር በጣም ስለሚያፈቅረን ኃጢአታችንን ይቅር ሊለንና መልሶ ሊቀበለን ይችላል።